ላርግስ ውለታሽ ከብዶኛል። ወድሻለሁ ወድሻለሁ ቃሉ ቢያንስም እልሻለሁ ወድሻለሁ ወድሻለሁ መኖሬ ባንቺ ነው። ወድሻለሁ ወድሻለሁ ቃሉ ቢያንስም እልሻለሁ ወድሻለሁ ወድሻለሁ መኖሬ ባንቺ ነው። ደወለው ወድጄ አንድ ሰው መጓጓት ጀመርኩኝ መኖር እንዳዲስ ሰው ሊዘጋ አንደበቴ